ሄሎ
ሄሎ ሰላም ነሽ?
ሰላም ጤና ይስጥልኝ። ቤት ቤት አለሁልሽ። ቁጥር cash code ልንገርሽ።
እሺ ንገረኝ።
አስራ ሶስት
ስንት አልከኝ?
አስራ ሶስት አስራ ሶስት
ሀምሳ ሁለት ሀምሳ ሁለት
አስራ ሶስት ሀምሳ ሁለት ስንት አልከኝ? ይቅርታ ድምፅህ ይርቋል።
አስራ ሶስት ሀምሳ ሁለት
አስራ ሶስት ሀምሳ ሁለት
ስልሳ አንድ እ ስልሳ አንድ ስልሳ ሶስት ስልሳ አንድ ስልሳ ሶስት እሺ መስመር ላይ ጠብቀኝ። hello ወያ ስልሳ ብር ቦነስ ለቆላል። እሺ እሺ